ማዕከል ባኮ ምን ልርዶት?
hello አቤት ሰላም
ሰላም ነው።
አለን ይመስገን።
ስለ አክሲዮን ማህበር የተጠቀሰው የሆነ ማስታወቂያ አይቼ ነው። መጽሐፍ ይገዛል ነው የሚ- የሚሸጥ መጽሐፍ ነው ወይስ ምንድን ነው?
የት ብለው ነው የደወሉት?
አቤት የት ብለው ነው የደወሉት?
አይ ቴሌቪዥን ላይ ሰማንያ አንድ ሰማንያ አራት የአክሲዮን ማህበር መጽሐፍ እንሸጣለን ነው ፎርሙላ እንሸጣለን ነው ምናምን የምን ነገር ስላየው ተሳስቼ ከሆነ ይቅርታ።
አይ በዚህ ስልክ የበረራ መረጃ ነው አገልግሎት ነው የምንሰጠው።
ምን አይነት አገልግሎት?
የበረራ
አ፣ እሺ በቃ።
እሺ